ሄሎ ጤና ይስጥልኝ እ
ጤና ይስጥልኝ ምልት ሀገር ቴሌቪ
ኦሮሞኛ ነው ኦሮሞኛ
እሺ አንድ የመስመር ላይ ጠብቁ እሺ
ሄሎ
ኦ ጤና ይስጥልኝ። የበጎትን የምንረዳ
አፋን ኦሮሞ አፋን ኦሮሞ ሻዬን እንጠጋ ማለት ነው ይቀርቃል
እ ገዘም ንቡድ ፋይዳን ማል ማል ፋ ማለት ቴሌቪኒ አሞተ ከንዲ ድብ
ቴሌቪን ቴሌሞን ቴሌቪኒ ጌሚidha ከጨረ keessanitti carra keessanii hogee fi silkii birri kuma shan shanaa gad dhibba shan kaardii adda addaa badhaafamte. Eh? Hello?
ኤላ ኤላ